ሄሎ ወይ
ሰላም እንዴት ነህ?
አለን አለን አለን። የትኛው ሾፕ ነው ለደሳለኝ የሸ- የተሸጠው ቀለም አ- አ- የእናንተ ምናምን ብሎ የትኛው ሊደር ነው?
እ፣ ቆይ ልላክልሽ የማልሰራበት ነው እ፣ ል- ልንገርሽ ቆይ አንዳይቸው በቃ አይተህ ንገረኝ። እሺ።
ቴሌግራም ላይ ማ- መጣ ተዋዋለ እ፣ ጨርሻለሁ አለኝ። ከአበባ ጋር አይደለም የሚጨርሱት?
አዎ ጨርሻለሁ ምናምን ብሏል።
በቃ እዚህ መጨረስ ይችላሉ ለካ አይደል አዎ አዎ፣ ይችላሉ እኮ በቃ አሪፍ እሺ እነግርሻለሁ ጄሪ በቃ አዎ፣ ያው check አድርገህ ንገረኝ። እሺ፣ ቃል እሺ እሺ